ሌላው ጤና ይስጥልን
አብሮ ይስጥልን።
ቤዛ የተባላለው ከአሪፍ Financial Technology ነው የምደውለው። ሰላማዊት ለማ ኖት።
አዎ፣ አዎ።
የደወልንልዎ ታህሳስ ሶስት ወይም ደግሞ December አስራ ሁለት በኢትዮጵያ ብሔራዊ ቲያትር የሚካሄድ አሪፍ ፔሶ ዜሮ የተሰኘ ዝግጅት አለ። እዛ ዝግጅት ላይ እርስዎን ለመጋበዝ ነው የደወልነው። ዝግጅቱ አሪፍ ፔ የሚሰጣቸው አገልግሎቶች ላይ የጨመራቸውን እንዲሁም ያሻሻላቸውን አገልግሎቶች የሚያስመርቅበት ፕሮግራም ነው። ዝግጅቱ ከጠዋቱ ሶስት ሰዓት እስከ አምስት ሰዓት ነው። እርስዎም ቀደም ብለው መጥተው ጥሩ ቦታ እንዲያገኙ እንመክራለን።
እም፣ እሺ።
እ፣ ዝግጅቱ ላይ እንደሚገኙ ማረጋገጫ ማግኘት እንችላለን። ይመችዎታል?
እ፣ እርግጠኛ አይደለሁም። ምን ቀን ነው የሚሆነው? ታዲያ?
ሐሙስ።
እርግጠኛ አይደለሁም።
እሺ፣ ጊዜዎትን ሰውተው ስላዳመጡ እናመሰግናለን። መልካም ቀን ይሁንልዎት።
እሺ፣ ቴንኪው